ደውላ ፍቅር መቼ ይገላል መውደድ እንዴት ይገላል ባይኮን ውይውይ ያሰኛል ፍቅር መቼ ይገላል መውደድ መቼ ይገላል ባይሆን ስልክ ያስደውላል ፍቅር ሰው ከገደለ መውደድ ሰው ከገደለ ማን ሰው ተርፎ ነበረ አካኪ ዘራ እናንተም እናንተም እማኞቼ ናችሁ አካኪ ዘራ እናንተም እናንተም እማኞቼ ናችሁ አካኪ ዘራ ይቺ ሰው ጎዳና ታስበሉኛላችሁ አካኪ ዘራ ይቺ ሰው ጎዳና ታስበሉኛላችሁ አካኪ ዘራ እጅችም እዚያችን ትወጋጋኛለች አካኪ ዘራ እጅችም እዚያችን ትወጋጋኛለች አካኪ ዘራ እስቲ ዋግም ታምጡ በደም ትወጣለች አካኪ ዘራ እስቲ ዋግም ታምጡ በደም ትወጣለች አካኪ ዘራ ፍቅር መቼ ይገላል መውደድ መቼ ይገላል ባይሆን ስልክ ያስደውል ፍቅር መቼ ይገላል ፍቅር መቼ ይገላል ባይሆን ስልክ ያስደውላል
አካኪ ዘራ በራተ ወይ ታወይ ታወይ ብዬ ካለኩ አካኪ ዘራ በራተ ወይ ታወይ ታወይ ብዬ ካለኩ አካኪ ዘራ የምትናፍቀኝ ምን በድዬ ካለው አካኪ ዘራ የምትናፍቀኝ ምን በድዬ ካለው አካኪ ዘራ ፍቅር አይዘኝም እያልኩኝ ስመካ አካኪ ዘራ ፍቅር አይዘኝም እያልኩኝ ስመካ አካኪ ዘራ ይጋግረ ጀመር አብሲት እየለካ አካኪ ዘራ ይጋግረ ጀመር አብሲት እየለካ አካኪ ዘራ ፍቅር አይገለም ያልቀው መውደድ አይገለም ያልቀው ይሄዳል አንተስ ሄዳል መቼ ሰው ገለ መውደድ መቼ ሰው ገለ ባይሆን ያሰኛል አሉ
ፍቅር መቼ ይገላል መውደድ መቼ ይገላል ባይሆን ስልክ ያስደውላል ፍቅር ሰው ከገደለ መውደድ ሰው ከገደለ ማን ሰው ተርፎ ነበረ ፍቅር መቼ ይገላል መውደድ መቼ ይገላል ባይሆን ስልክ ያስደውላል ፍቅር ይገላል ያልከው መውደድ ይገላል ያልከው የታል አንተስ የሞትከው አካኪ ዘራ እስቲ በአዳራሹ በልኩኝው ዝለቂ አካኪ ዘራ እስቲ በአዳራሹ በልኩኝው ዝለቂ አካኪ ዘራ ምን አደንዛ ሆነሽ ሰው የማትናፍቂ አካኪ ዘራ ምን አደንዛ ሆነሽ ሰው የማትናፍቂ አካኪ ዘራ ላንቺ ይብላኝ እንጂ ለእኔማ ተመቸኝ አካኪ ዘራ ላንቺ ይብላኝ እንጂ ለእኔማ ተመቸኝ አካኪ ዘራ እወዳት ነበረ ማለት አይሰለቸኝ አካኪ ዘራ እወዳት ነበረ ማለት አይሰለቸኝ አካኪ ዘራ ፍቅር ሰው ከገደለ መውደድ ሰው ከገደለ እኔም ሞቼ ነበር ፍቅር መቼ ይገላል መውደድ መቼ ይገላል ባይሆን ስልክ ያስደውላል
አካኪ ዘራ እኔ እወድሃለሁ ያንተ መውደድ የታለ አካኪ ዘራ እኔ እወድሃለሁ ያንተ መውደድ የታለ አካኪ ዘራ አይንክ እንደረኛ ሰው ይመለከታል አካኪ ዘራ አይንክ እንደረኛ ሰው ይመለከታል አካኪ ዘራ እከሳለሁ እንጂ እመነምናለሁ አካኪ ዘራ እከሳለሁ እንጂ እመነምናለሁ አካኪ ዘራ ፍቅር ማንን ገሎን ሞትልካለሁ አካኪ ዘራ ፍቅር ማንን ገሎን ሞትልካለ አካኪ ዘራ ፍቅር አይገለ